እስቲ ኦረድ ወይም ይሄኛው ከዛ ኦኩድ ያደርጉን ያሳኝ ይሁን ላደቃመትና ሀያ አራት ሰዓት ከሞላው በኋላ ፌድ ስለሚያደርግ መልካም ቀን ይሎት ይህ እንዳደቃመጥና ነገር ሰንት እናደርጋለን create አድርጎ ይሉታል።
hello
ሰለሞን እንዴት ነህ?
አለሁ እግዜር ይመስገን።
አለን። እ፣ ትኩ የሚባል customer ደውሎልኝ ነበር። አሁን ቲማቲም ነበረው።
አዎ አስራ አንድ ኪሎ ቲማቲም አዎ አ፣ ማን ትናንት- ያዘው driver? ትናንት ሸምሱ- ሸምሱን ሸምሱ።
የ- ትናንትና I think አይመቸኝም ብሎ አ፣ ለዛሬ አድርጉልኝ ብሎ ነበረ።
እሺ። ስለዚህ ሸምሱን የያዘው አ ሸምሱን ያው እየሄደለት ነው ይዞለት ወጥቷል። ደርሶ በቃ እሺ፣ እሺ ሰለሞን እሺ፣ አመሰግናለሁ።